ሄሎ
ሄሎ ሰላም ጤና ይስጥልኝ Best Bet
አ፣ በዚሁ ቁጥር account ከፍተን እሺ
እ፣ ተጫውተን ነበር እና ካለው credit ላይ deposit ብለን ልከን እሺ
ሂሳቡን ስናየው ምንም የለም ከቅድም ጀምሮ
እ፣ ስንት ብር ነው ያዘዛችሁት
አምስት መቶ ብር history ላይ ደግሞ አለ
እሺ ስንት አልከኝ አምስት መቶ ብር እሺ check ላድርግልህ በዚህ ነዋ በደወልክበት አዎ በደወልኩበት ነው የከፈትኩት
እሺ ሄሎ
አቤት እ፣ process ላይ ነው ይገባልሃል እሺ ትንሽ ጠብቀው እሺ እሺ አባ መልካም እሺ